ሄሎ ጤና ይስጥልን ቤተሰቤ አብሮ ይስጥልንማ። እንዴ ላስቸግርሽ፣ ጄሪ ላገኛት?
ማን ልበል?
አካሉ በያት።
እሺ እሺ አንድ ጊዜ እሺ፣ ጠብቀኝ አካሉ እሺ እሺማ
ሄሎ ሄሎ OK ጄሪ የማን ነው?
አለን እግዚአብሔር ይመስገን።
አለሁልሽ።
እሺ
አንዱ PC ጨረሰና የአስራ ስድስት አስራ ሁለት ብሎ የሚጀምረው
እሺ እስቲ አንድ check አርጊው። ጨረሰ በቃ እንትን re- restart ምናምን አድርጎ ምናምን update ኡን ሁሉን ጨረሰ።
እሺ ስለዚህ ሞክሬውና ካልሆነ በቃ ሁለቱንም ይዛቸውን አና ስላለኝ የሸጠልኝ ጓደኛዬ ስለሆነ እሺ እዛው eleven አድርገን ነው እዛው update አድርገን እዛው ዛፍ ጭነት ሄዳለ ስላለኝ አንዴን ሞክረው።
በቃ እሺ አንዴ እ፣ በቃ ቴሌግራም ላይ የትኛው AnyDesk ነው የትኛው ብሎ የሚጀምረው AnyDesk ነው?
ልክ አስራ ስድስት አስራ ሁለት ብሎ አስራ የሚጀምረው ስድስት አስራ ሁለት እሺ በቃ አዎ ልክ ይልሻለሁ ቴሌግራም ላይ እሺ እሺ እሺ OK እሺ